እንጀምር? ጤና ይስጥልኝ በጣም ዝቅ አይል? አርባ አርባ ሰማንያ ስድስት አርባ አርባ ሰማንያ ስድስት ስትዘጊው አይቋረጥም? ይሄ ጤና ይስጥልኝ የሚለውን ስለለመድኩትኝ ከዛ በኋላ ታወራኛለሽ። እሺ ጤና ይስጥልኝ የቴስ call center እባክዎት ምን ልርዳዎት? እሺ
ሰዎች የክላር ግሎት እሺ አዎ ምናምን እያልሽ ጋፍ እየሰጠሽ ምናምን እዚህ የምትሰሪ ሰው ደግሞ
ያ እሱ የሚለውን ስለም ደግሞ እሱ ያለኝ አትችባይልም ኦኬ አንተ የምትለው እሺ
እም ጤና ይስጥልኝ የቴስ call center እባክዎት ምን ልርዳዎት?
እሺ ምን ልርዳዎት? አን- okay sorry እኔ እንደዚህ ምን ልርዳዎት ብለሽ ጀምረሻል። ከላይ እንጀምር። እ፣